የኢኤስ የጥሪ ማዕከል አካል ገጻው
አመሰግናለሁ። የሳውዲ ትኬት ፈልግ የበረራ ትኬት ዋጋ ማወቅ ፈልግ ለመቼ ለመቼ ነው ማወቅ የፈለጉት ዋጋውን?
ለሀጅ ፊት ለሀጂ እኮ መቼ ነው የሚጓዙት?
ነገ ነገ ነገ ነው የሚጓዙት?
ነገ ስንት ነው? በ- በሀያ ሰባት
ሀያ ሰባት ማለት
ዛሬ ሀያ አምስት ከነገ ወዲያ ለሮብ ማለት ነው።
አ፣
እሺ መመለሻዎቹስ መቼ ነው?
መመለሻችን ከአንድ ወር በኋላ ከአንድ ወር በኋላ መመለሻዎች ከአንድ ወር በኋላ አ፣ መቼ ነው? እሺ ሮብ ሄደው ከአንድ ወር በኋላ ማለት ነው። እሺ ለምን ሰው ነው የፈለጉት?
አንድ ለአንድ መንገደኛ?
ለአንድ መንግስት ነው።
እሺ ደቂቃ መስመር ላይ ጠብቁኛል፣ check ላድርግልዎት።